ሄሎ የሚኒስትር መስሪያ ቤት ሄሎ ሄሎ ሄሎ ሄሎ ይሰማል?
ይሰማል ይሰማል። ምን ነበር?
አዎ ትላንት ማታ ገንዘቡ አልደረሰኝ ያለ ነው ልጁ።
ደውሎ ነበር ትናንት?
አለማ ብቅር አለ። አይ አልደወለም።
እኮ እሺ ስልክህን ንገረኝና ቼክ ላድርግልሽ።
ነምበር ካገኘ ሄዶ ቼክ ባንክ ነው ወይ አንኩ ይሄ ነው ይሄ ነው ስልክ ቁጥሩ እሺ እሺ፣ አንዴ ጠብቀኝ።
መስመር ላይ አዎ መስመር ላይ ጠብቀኝ። ስንት ብር ነበር?
እ?
ስንት ብር ነበር?
ምናስ ብሩ ስንት ነበር?
ኮረፋን ኮረፋን ፍርሽ ጋር ሰረፍ ተጣበቀል ነው ሶስት መቶ ብር ሶስት መቶ ኦኬ። አሁን አሁን ነው አንተን ያልከው አይደል? ዛሬ
እ ዛሬ ነው አይደል? እንትን ያልከው ዊዝድሮ ያልከው
ዛሬ ነው የሚገባው ዊዝድሮ ያልከው ዛሬ ነው አይደል?
እ ምን ያለው
ያወጣው ብሩን ያወጣው
ትላንት ማታ አለ ትላንት ማታ።
አዎ
እሺ በቃ ሪፖርት ይደረግልሃል። እሺ ሰምተኛል። ሪፖርት ይደረግልሃል።